Hello.
ሄሎ
አይ ሄሎ። ወያ ሴት ላይ ቅድ- ቅድም ዘጠና ዘጠ- ዘጠና አርባ አራት ብዬሻለሁ። አ?
ዘጠና አርባ አራት አ? እ?
ምንድን ነው ያልከኝ?
ግን የሚስተካከል አረ ብራችን አለቀ
ከየት ወዴት ነበረ?
እንጂ ትእዛዙ ነኝ ይልኝ እሺ ዘጠና አርባ አራት ትእዛዙ ከ- ልክ ነው። በሜትር ነው። አንድ ቆይ፣ ቆይ።
ኪሎ ሜትር ራሱ አይሞላም።
ቆይ አዳምጪኝ። ሰውዬው ያለበት እ።
እዛ ቦታ አይደለም፣ አያት ነው ያለው። ወደ አያት እየሄድኩ ነው እንዴ ታዲያ ቀይሯል ብለህ ለምን አልነገርከኝም?
አሁን ነዋ። እ- እኛ በ- እና እ- ይኸውልኝ ቅድም ስልክ እኔ አትሄድ እኮ ብቻ ነው የምትይው የጠየቅከው። ቦታ ቀይሯል ከስተመሩ አላልክ። ስለዚህ የእኔ እኔ መጥ- በተጻፈው በከስተመሩ ኪን ባደረገበት ቦታ አየሁልህ።
ኧረ በኪሎ በስመ አብ።
ሜትር ኪሎ ሜ- አንድ ኪሎ ሜትር አይሞላም። በሜትር ነው ያሳየኝ።
እኮ እኮ ቦታ እኔም እንደዛ ቀይሯል መስሎኝ ነበር።
ማለት አለብህ እኮ እና ታዲያ አሁን ምን እሺ ሰውየው ከስተመር ደርሻለሁ ከስተመር ቦታው ስለው አስጠይቅና
እኮ ደውይለት እሺ ደውሰሉ
በቃ እኔ አስተላልፋለሁ። እኛ እንደውልም አስተላልፍ ያለው ሲመልሱልኝ አናግረውት አስተካክሏለሁ። አንተ ሂድ እስከዛ እሺ እሺ